ሄሎ ሄሎ አቤት ጤና ይስጥልኝ።
አብሮ ይስጥልን። የሆነ እንትን ቆርጬ ኮይን ምንድን ነው? ኮይን የምነው አገልግሎቱ ኮይን ማለት ጥያቄና መልስ መመለሻ ማለት ነው። የቴሌቪዥን
ነው መመለሻ ነው ነው ያው ስለሚያገለግል ትኬቱ ነው።
ትኬት የእድል ጨዋታ መጠቀሚያ ማለት ነው። የቴሌቪዥን እድሎትን የምትሞክሩበት ማለት ነው።
እሺ፣ አመሰግናለሁ።
እሺ እሺ